ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም information ለመጠየቅ ፈልጌ ነበር።
እሺ።
ቤት ቤት አይደል?
አዎ ቤት ቤት ነው።
እ፣ ባምቢስ ጋር ያለው ቢሮአችሁን location ፈልጌ ነበር።
እሺ agent ነህ?
አዎ
እሺ እናት ባንክ አለ አይደለ? head office ኡ
እሺ።
ከእናት ባንክ ወደ ውስጥ ነው ገባ የምትለው።
ህንጻው ምንድን ነው ስሙ?
አዳማ real estate ይባላል።
አዳማ።
አዎ አዳማ real estate አንደኛ ላይ ነን።
እሺ፣ እሺ።
እሺ አባ።
አመሰግናለሁ።
እሺ እሺ